አቤት አቤት።
ሰላም ጤና እግዚአብሔር ይመስገን።
እሺ
እ እሺ ምን ነበረ ወንድሜ?
አይ betting መቁረጥ ፈልጌ ነበርና እሺ
በዚሁ ኦንላይን መርቼ ነበር።
እሺ
እ
እኮ ትችላለህ፣ መጫወት ትችል መቁረጥ ትችላለህ።
እሺ ከዛ እንዴት አድርጌ አካውንት ከፈለኝ ነው?
okay deposit እንዴት እንደሚደረግ ምናምን ነው እ
ቴሌግራም ላይ እንላክልክ።
አዎ ላኪልኝ እስኪ።
እሺ እ ቴሌግራም ላይ hi በለን
ብዬ ነበር። አዎ
እና አልተመለሰልህም
የለም እስኪ መልሽ።
እኮ አላልክም እኮ ይሄ እኛም እዛ ላይ ነን።
እሺ እስኪ አንቺ ግቢና አይ እ ሀይ በለንና እኛ እዛ ላይ እናወራለን። እሺ
እሺ እሺ እሺ